ሄሎ
ሄሎ ሰላም ሰላም ጤና ይስጥልኝ።
ሰላም ናቸው። ኢትዮቺክ ኢትዮ ቺክ ነው።
የሆነ እንትን ነበረ ባለፈው እዚህ ከቲሊሊ ነው የምደውለው።
እሺ ከየት
ቲሊሊ ስምህን አይዞህ ንገረኝ።
ቲሊሊ ስምህን
እ፣ ምን ወየለት አያና እ?
ምን ወየለት አያና
ምን- እ? ኃይሉ ነው
አያና አያና ሀዊ የት ነው? ሀዊ ነው
አዊ ዞና
አዊ እሺ እም። ከእንደገና ንገረኝ እስቲ ስሜን
እ፣ ባለ እንትን የሆነ mortality ነበረ ጫጩት የገባና እሺ
እ፣ እናንተ ባለሙያዎቹ መጥተው sample ሁሉ ወስዶ ነበረ farm ኡ ላይ እሺ እህ በዛ farm በተሰራው እንትን መሰረት እ፣ የ farm ኡ የድጎማ ምናምን ነገር እንትን እናግዛለን ምናምን ብለው ነበር በሰዓቱ።
እሺ
እ፣ ነገር ግን ከዛ farm የተወሰደው እ፣ sample እ፣ ለሌላ ሰው ጥቅማ ጥቅም ውሎ ለዚህኛው ፋርም እ፣ ጥቅማ ጥቅም አልተሰጠም
እህ
እና እሱ ጋር ማስተካከያ ቢደረግበትና ያው እንትን ስ- ስራ አጥን ስራ ስለሆነ
እሺ እዛ አካባቢ የኛ ተወካይ ማን ነበረ?
እ ማን ነበረ እዛ አካባቢ የኛ ተወካይ?
ዶክተር እርቂሆን እርቅዮን። እሺ የዶክተር አዲሱ ስልክ አለ?
እ አሁን ላይ
አቤት አሁን ላይ መሱ ነው?
okay። አሁን ላይ ሳይሆን case ኡን በሰዓቱ ያየው እሱ ነው ዶክተር እርቂሆን። አሁን ላይ ይርጋ የሚባለው ነው ያለው።
ይርጋ ነው። ስለዚህ የዶክ- የአዲሱ ስልክ ልስጥህና ከእሱ ጋር መነጋገር ትችላለህ። ይህንን case ጉዳይ
ዶክተር አዲሱ አዎ የእሱ ስልክ አለ ከእሱ ጋር ተነጋግረሃል?
አይ ወደዚህ አዎ።
ደውል ምናምን ስላለኝ እሺ ዜሮ ዘጠኝ ሀምሳ ሶስት
እሺ አንዴ ጠብቀኝ። ሀምሳ ሶስት
ሀምሳ ዘጠኝ
ሀምሳ ሶስት ሀምሳ ዘጠኝ ዘጠና ሁለት ስልሳ ሁለት
ዘጠና ሁለት ስልሳ ሁለት
ስልሳ ሁለት እሺ በዚህ ስልክ ለደውልለትና አናግረው።
እሺ ሀምሳ ሶስት ሀምሳ ዘጠኝ ዘጠና ስልሳ ሁለት ነው ያልከኝ? አይደል?
ሀምሳ ሶስት ሀምሳ ዘጠኝ ዘጠና ሁለት ስልሳ ሁለት አዎ
እሺ አመሰግናለሁ።